መጥቶ መምጣት ትችላላችሁ ነው ያለው። አሉ አቤት
ሄሎ አቤት፣ አይሰማም?
ይሰማል። አሁን CT angio chest CT angiography ነው የፈለግነው። እሺ
አዎ ገብቶኛል። ነገርኳቸው እኮ ዋጋውን።
ስንት? ስለዚህ ተስማማችሁ አምቡላንስ ትልኩላችኋለን?
አምቡላንስ አሁን መላክ ስለማንችል ነበር በራሳችሁ ትመጣላችሁ ወይ ብዬ ጠየኳችሁ እኮ።
አይ ኦፊስችን ላይ ነቻ ኦፊስችን ናዛሪ ኦፊስችን ላይ ነው።
እንደዛ ከሆነ አሁን ነርሶች ስለሌሉ መላክ አንችልም አምቡላንስ። ለዛ
አይ ምንም የመስራት